ጤና ይስጥልኝ።
አብሮ ይስጥልን።
ከቢል ኢትዮጵያ ነው የሚውልሎት።
እሺ
ታናሽ ግሮሰሪ ነው። አዲስ የቢል የምላገር text ልከን ነበር። ደርሶታል?
አይመስለኝም። የደረሰኝ አይመስለኝም።
እሺ ካልደረሰት ያዙት። ልንገሮት አሁን አልደረሰም።
ልንገሮት የያዙት
እሺ
ሀምሳ አንድ እ
ሀምሳ አንድ
ሀምሳ አንድ
አዎ እሺ ሰላሳ አምስት
እሺ
አስራ አራት
አስራ አራት
አዎ ከዛ ሰላሳ ስድስት
ሰላሳ ስድስት ሀምሳ አንድ ሀምሳ ሀምሳ የአዲሱ የመላ ቁጥሮች ነው የያዙት።
ሀምሳ አንድ ሰላሳ አምስት አስራ አራት ሰላሳ ስድስት
አዎ ደንበኛችን፣
እሺ መልካም ቀን ይሁንልዎ።
እናመሰግናለን።